Hello.
Hello.
Eh, hello.
Hello.
ነገ
አቤት።
Hello ሰላም ጤና ይስጥልን። ይሰማል ይሰማል። አዎ።
አለን። ምን ልርዳዎት?
በጣም ብዙ ጊዜ በተደጋጋሚ እየደረሰኝ ሳባ ነው።
የቴሌቪዥን ደንበኛ ከሆኑ በየቀኑ ትኬት ስለሚሰጡት ዕለታዊ ከሆነ የተመዘገቡ ሁለት ብር ይቆርጣል።
አዎ። አይ እንደው እንደው በጣም ብዙ ጊዜ ሞክሬ ሳ- እየደረሰኝ ሳባ ነው።
እም?
ብዙ ጊዜ በተከታታይ እየሞከርኩ እየደረሰኝ ሳባ ነው።
እኮ ጌሞቹን መጫወት ነው። ጭ- ሽልማቶቹ እንደ ድል ነው እንደ ድል ነው መጫወት ነው። ለኮከብ ዘጠኝ ሰማንያ አምስት እንስላለ ደውሎ ሶስት ቁጥር ነው።
እሺ።
እሺ፣ መልካም ጊዜ።